ሄሎ ሄሎ ልኝ ቤተሰቤት
አዎ ሰላም ነው ሰላም ነው እንዴት ነ- ነበር?
አቦ የናኮት ቤስቲቪት ያው ሲያስገብ- ሲገባ ፓስፖርት ይወጣና ፎርገት ሲያደርግ ደግሞ ፓስፖርት ሲላክ ሲያስገባ እንቢ ይላል። እኔ እንደውም እንኮረክ ይላል።
ይኸውልህ ፓስወርድ ይላክልሃል አይደል? ፓስወርድ አዎ፣ ሲላክልህ የተላከልህን ነው የምታስገባው። የራስህን የመጀመሪያውን ሳይሆን የምታስገባው የተላከውን አይ፣ password ነው የተላከው ነው የምታስገባው።
ሲያስገባ እንደገና እንቢ ይላል።
የተላከውን አስገብተህ አዎ እሱ ራሱ እንቢ ይላል።
አሁን check አድርጎ እስኪ ይሰራል። እኮ ቅድም ነበር የተቋረጠው፣ አሁን ይሰራል።
ወደ ነበረ አዎ፣ ቅድም ተቋርጦ ነበር፣ አሁን ላይ ይሰራል።